ሄሎ ሄሎ ጤና ይስጥልኝ ቤት ቤት ጤና ይስጥልኝ ሙዬ እንትን አሁን ደውዬ ተቋርጦብኝ ነው እሺ ምን ነበረ እ ብር ገቢ አድርጌ ነበር ገቢ አልሆነልኝም እሺ አንዴ ቤት ቤት ቁጥርህን ንገረኝ እና check ላድርግልህ ወጪ አድርጌ ነበር አልገባልኝም እሺ በደወልክበት ነው የቤት ቤት አይደለም እሺ ንገረኝ ዘጠኝ አስራ አንድ
እሺ ስንት አልከኝ ስልሳ ስድስት አስራ አንድ ስልሳ ስድስት አስራ ስምንት ሰላሳ ስምንት አስራ ስምንት ሰላሳ ስምንት አዎ
ስንት ብር ነው አራት ሺህ ብር መቼ ነበር ጅራ ያረካው አሁን ከሰላሳ ደቂቃ በፊት እሺ አንዴ መስመር ላይ ጠብቀኝ እሺ እሺ
አምስት ሺህ ወደ ቴሌ ብር ነው አይደለ አዎ አራት ሺህ ብር ነው መሰለኝ አምስት አዎ አምስት አምስት ሺህ ብር ሺህ ነው አም- እም።
አዎ እሺ አዎ
ያው approve አድርጌልሃለሁ አሁን ገብቶልሃል እሺ check ማድረግ ትችላለህ እሺ ስለደወልክ እናመሰግናለን መልካም እሺ እሺ